ሌላ
በኦንላይን ሲሆን ደግሞ video class የተማርነው ቪዲዮ ሌላ ድረስ ላሳያቸዋለሁ። ከዛ ለሀያ hello
ይሰማኛል እኔ ከዛ ይሰማኛል።
ተጨማሪ በስምንት አምስት ፕሮጀክት ይሰጣል። በኮቪድ ከዛ ስራ ውስጥ ገባ ክፍል ደርሶ ጥያቄ ካለ ይመልሳል።
ትናንትና ደው- ትናንትና ከትናንትና ደውለንላችሁ እሺ የኦንላይን ትምህርት ለመከታተል ብር አስገብታችሁ ስማችሁን አዝ
አያት ተሱ ብለን ነበር።
ቴሌግራማችሁ ልከን ነበር።
ተሱ ታዘጋጆች እስካሁን ታሉ ስላላችሁ ዛሬ ልከናል።
እሺ ይቻላል።
አዎ እዛ በቃ ከዳርቱ አደሩ ላይ ትንሽ ዝቅ እና ምን ማወቅ ፈልገሽ ነበር? አዎ
እኮ ተሱ ሲሉ ግን አደባባይ በስመ
አይ በቃ አደባባዩ ከላክ- ወደ ሰባ ሁለት በሚወስደው መንገድ እንትን በዚህ ብላችሁ ከቀኝ ከላካችሁ በኩል በኋላ ተሱ ሞል አንድ information ሲኖር እዛ ስልካችሁ update ይደረጋል። እንደውልሎታለን። ከዛ ወደዚህ ከተሆነ ያገባችሁ እንደውልላችኋለን።
በስልክ ቁጥራችሁም ስንደውል አታውቁም።
አዎ በጣም busy ስለሆነ ነው። በጣም ብዙ ሰው የሚመዘገብ እየደወለ ነው።
okay አሁን አሁን በሶስት ነው ያለሽው፣ ግን በቃ በእኔ ላይ በስልክ post አድርገናል። ኦንላይን ትምህርት በቃ ከተመዘገቡ እንደውልሎታለን።
ምናልባት information እኮ እሺ account ትናንትና በላከችሁ text ትናንት መዝግቤ የ YouTube Telegram ላይ ለግቼላችሁ ላይ እኮ በቃ ችግር እንደዛ ከሆነ already ተመዝግበሻል። አዲስ information ሲኖር እናሳውቅሻለን።
ቴሌግራም የለም። ዶንኪ ቴሌግራም የለውም። Telegram channel የለም።